ሄሎ ጤና ይስጥልን። ከቤተሰብ ቤት ነበር ደውልሎት።
እሺ የቴሌግራም ላይክ አካውንታችን ላይ መልእክት አስቀምጦ ነበር ከተወሰኑ ቀናት በፊት እና
የምን ቤ ከቤት አዎ
አ
እሺ ተፈቶሎታል። ያኔ ችግር ስለነበረበት ነው። ቴሌግራማችን ችግሩ አለ ወይስ ተቀርፎሎታል? የነ- የደወሉበት ያስቀመጡበት አ በቴሌግራም የደወልኩ ነበረ። አሁን ቀ- ቀርቶልኛል።
ተስተካክሎሎታል?
አ እሺ እናመሰግናለን።
አመሰግናለሁ።
እ፣ ኦንላይን ላይ ካሁን በኋላ chat ሊያደርጉ ይችላሉ። live እሺ።
chat ጀምረናል። ወደ ቤት ቤት account ኦች ሲገቡ እ፣ የ message ምልክት አለች። እሷን ሲጫኑ live ያገኙናል። እዛው ጋር ማውራት ይችላሉ። ያለበት እሺ፣ ማንኛውም እሺ፣ ጥያቄ።
እሺ።
እሺ መልካም ቀን ይሁንልዎት።
መልካም ቀን ይሁንልህ።